Hello. Hello
ሰማውታል
ይሰማል።
ምን ልርዳዎት? ደንበኛችን
የዊዝድራዋል ችግር አግ- አጋጥሞኝ ነበርና እሺ፣
እስካሁን ምንም አይነት መፍትሄ ስላልተገለኝ
ከዚህ በፊት አመልክተው ነበረ።
አስር ቀኑ ምናምን ይሆነዋል።
እሺ፣ ስልክ ቁጥሮን ይስጠኝ።
ዜሮ ዘጠኝ ስልሳ ስድስት ከዛ ስድስት
hello
ይሰማል ይሰማል።
ይሰማል ስልሳ ስድስት
ሰላሳ ዘጠኝ አስራ ሰባት ሃምሳ
ምን አሉኝ? ስልሳ ስድስት
ሰላሳ ዘጠኝ ሰላሳ ዘጠኝ
አስራ ሰባት ሃምሳ
ሙሉ ስሞት እ፣ ሮቤል ጸጋዬ።
ሮቤል ጸጋይ ካሳ አ
አዎ፣ ጉዳዩስ ወደሚመለከተው አካል ተልኮሎታል
አ
እና ጉዳዩ በተፈታ ጊዜ ደውለን የምናሳውቆት ይሆናል። ከእርሱ በፊት ብዙ ደንበኞች ስላሉ በተራ አዎ፣ ግን- እየተስተናገደ ስለሆነ ነው።
አይደል አዎ።
ማለት አስ- አስር ቀኑ ምናምን ነው። እስካሁን ምን አይነት መፍትሄ ስላልተገኘለት ነው እ፣ አድ- ድጋሚ እንትን ያሉት እና አዎ፣ እ?
ከእርሱ በፊት ብዙ ደንበኞች ስለነበሩ ነው እና የ- እንደተፈታ ደውለን የምናሳውቆት ይሆናል።
okay እሺ፣ ጨርስ።
የምረዳዎት ነገር አለ?
አይ በቃ ለዛ ነው። እሺ፣ እሺ።
ስለደወሉ እናመሰግናለን።